Hello ጤና ይስጥልኝ hello ጤና ይስጥልኝ ወደ Princeton Homes ነው የደወሉት
አ፣ ሰላም ነው። እንዴት ነው ሰላም ነው
አሎ። ይህ አክሲዮን ምዝገባ ተጀምሯል እንዴ?
አዎ ተጀምሯል
የት የት ነው የሚገኘው?
እየ- እየመዘገብኩ ነው ያለሁት ስምዎትን ይንገሩኝ
እ፣ ዳሙ ዱላ
ማን አሉኝ
ዳሙ ዳሙ ጋሞ
ዳሙ ዳሙ ዳሞ
አዎ ዳሙ ዱላ ዳሞ ዱላ
አዎ እሺ እ፣ ስልክዎት ይሄ ነው አይደል አዎ
እሺ ማስታወቂያችን የት ሰምተው ነው የደወሉልን እ፣ ማስታወቂያችን የት ሰምተው ነው የደወሉልን
እኔ አሁን ያለበት ማስታወቂያችንን የት የት ሰምተው ነው የት ሰምተው ነው ቲቪ ነው ራዲዮ ላይ ነው የት ላይ ነው የሰሙት
ከ FB FM እያዳመጥኩ ሰምቼ ነው።
ሬዲዮ አዎ እሺ እ፣ እሺ እናመሰግናለን ሐምሌ አንድ ላይ ሙሉ መረጃውን ስጠውታል ደውለን እናሳውቀውታለን እሺ በቃ እሺ እሺ።
እሺ እሺ